ያያለይ ያያለ ሆዴ መንጎርሶ እንደዋለ ያያለ ያያለ ያያለ ሆዴ መንጎርሶ እንደዋለ ምን አግኝቶ አማረበት አሉኝ ችግር አያውቅ ብለው ተረቱብኝ አልተራኩ ጥርሴንም አልከፋው መሳቁ እንጂ ማኘኩ በይጠፋው ለምን ልዘን ቀለለልኝ ዳ ሲያስቡለት የራቀን አይጎዳ ዛሬ በቃ ተረዳሁኝ መላም አገኘሁ ተወት አርጎ የታደሰ ማን ከማን አነሰ አዙሮ ካላየ ሆድ አንገት እንደሌለው መቼ በጃ ወዳጅ አንቺ ሆድም አይናፍቅም አዙሮ ካላየ ሆድ አንገት እንደሌለው መቼ በጃ ወዳጅ አንቺ ሆድም አይናፍቅም በይ መሄድሽ በይ መዞርሽ እንዴት አረገሽ በይ መሄድሽ በይ መዞርሽ ከምኑ ጣለሽ ያያለ ያያለ ያያለ ሆዴ መንጎርሱ እንደዋለ ያያለ ያያለ ያያለ ሆዴ መንጎርሱ እንደዋለ ዋልኩ ቤቴ ዋዳዬን ሳሞቀው ዞራ ገባች ትርፏንም ሳታውቀው ተረድቼው የማሽላን ዘዴ ጥርሴ ሳቀ ምን ቢቃጠል ሆዴ ጤና ካለኝ ምኑ ሊጎልብኝ ገላ ልዋት ችግርም የለብኝ ካልሆንሽለት እንዳሳቤ ይርቅሻል በወደደ ወዳጅ ባለ የሞት ሰማናለን ምን ያባክነኛል ሆዴ ልሳቅ እያየሁሽ እንደ ሐምሌው ዝናብ አንቺ ዞረሽ ካገኘሁሽ ምን ያባክነኛል ሆዴ ልሳቅ እያየሁሽ እንደ ሐምሌው ዝናብ አንቺ ዞረሽ ካገኘሁሽ